ፍሬሽን ማለማመድ ይባላል። ለቀቅ ታደርጊዋለሽ። አሁን እየሳቱ እንዲህ ይባላል ወይዬ hello ተዘጋጅተሃል? hello ይሰማል? ተዘጋጅተሃል ወይ? ተዘጋጅተሃል?
ወይ ወይ አዘምን ስትልህ
የማይሰል ነው
ለማዘመን ተዘጋጅተሃል ወይ? አዘምን አገልግሎት ዲሴ ብላ አድርገው።
ሄሎ አንዴ
ሄሎ
አንዴ ዲሴ ብላ አድርገው።
ይህን ለማጠፋሁት ቀን ጠብቅ ሲለኝ ይሄ የሌላ ሰው ነው።
ይኸውልህ ቀለሙን ከአስር ደቂቃ ላይ
ሄሎ ሄሎ ሄሎ
አረ ተዘጋጅና እንትን በል እሺ እንመልሳለን። እሺ እሺ መቼ አሁን አሁን አሁን
እኔ እኮ ይኸውልህ እኮ ሌላ ሰው ጀመ- ሌላ ከሁለት ጀመ ደቂቃ ከሁለት ደቂቃ እሺ ደውልልኝ ሌላ ጀመ- እ- እሺ እንደውላለን
lovely